ሄሎ ሄሎ፣ ጤና ይስጥልኝ ይሰማል? ጤና ይስጥልኝ ይሰማል ይሰማል።
ሩት electronic service
አዎ ከዊፕላስ solution ድርጅት ነበር ምደውልሎት።
እሺ ከዚህ በፊት ዊፕላስ solution provider የሚለው መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር። ሄሎ ሄሎ፣
እሺ እሺ አስታወሱ?
ይመስለኛል።
እሺ በቃ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ በመሆን ደንበኞች ጋር መገናኘትና አገልግሎት መስጠት ይችላሉ።
እሺ
ሄሎ እሺ እሺ እሺ እና ዊፕላስ solution user የምትል application ም አለችን።
user ሄሎ user ነው ያልክ?
ዊፕላስ solution user አዎ user የምትልም application አለችን። እዛ ላይ ብዙትን ፋይሉ በተጨማሪም ደግሞ ሌሎች አገልግሎቶችም ሰጪዎች እዛ ላይ ስላሉ የሚፈልጉትን አገልግሎት በዛውም መጠቀም ይችላሉ።
ኦኬ እሺ እናመሰግናለን። መልካም ቀን ይሁንልዎት።
ባወጣ